ሰላም ጤና ይስጥልኝ።
hello ባርኮናል travel agent ነው።
hello እሺ ከዊፕላስ solution ድርጅት ነው የደወልኩት።
እሺ ዊፕላስ solution provider application ላይ ተመዝግበው ነበር አገልግሎት ለመስጠት።
እሺ አሁን ስራ ስለጀመርን እርሶም ኦንላይን ላይ ሆነው አ- ተጠቃሚዎች ጋር በመገናኘት ስራ መቀበል እንደሚችሉ ለማሳወቅ ነው።
እሺ የቢሮ በተጨማሪ- ስልክ ልላክልሽ? ቆይ እኔ እረፍት ላይ ነው።
የምን የቢሮ ስልክ እሺ ይቻላል።
ዜሮ ዘጠኝ አርባ አራት እሺ
ሰላሳ አንድ ሰማንያ ሰማንያ
አርባ አራት ሰማንያ አንድ ዜሮ ዘጠኝ አርባ አራት አዎ። እሺ ሰላሳ አንድ ሰማንያ ሰማንያ
እሺ ማ- አመሰግናለሁ። እሺ